በረራ መረጃ ማዕከል
አብረስልን በረራ ፈልጌ ነበር።
ከየት ወዴት ነው?
ከኮምቦልቻ ደሳ
ለመቼ ነበር የፈለጉት?
ለነገ
ለነገ
አዎ። ሰላም ነኝ። ማን ናቸው? አለ ሰላም ነው።
ለነገ የከሰዓት በረራዎች ናቸው ያሉት። ስድስት ሰዓት ከሩብ አለ፣ አስር ሰዓት ከአርባ አምስት አስራ አንድ ሰዓት ከአርባ ነው ያለው።
የስድስት ሰዓት ቀርቦ ነው።
የስድስት ሰዓት ከሩቡ አዎ፣ እሱ ሶስት ሺ ሰባት መቶ ሰማንያ ሁለት ብር ነው።
እሺ።
ይሁንሎት
አዎ፣ ማን ልበል ሙሉ ስሞትን?
ነስረዲን መሐመድ አህመድ ነስረዲን መሐመድ አህመድ።
መሐመድ አህመድ።
አዎ፣
እሺ፣ ቴሌግራም ይጠቀማሉ በዚህ ስልክ?
አዎ፣
አሁን ቴሌግራም ላይ መክፈያ አማራጮቹ ልኬሎታለሁ። በሶስት ሰዓት ውስጥ ይክፈሉ። ከዛ ትኬቱን እዛው ላይ ልክሎታለሁ።
እሺ።
እሺ፣ ሌላ ምረዳት ነገር ይኖራል?
የለም የለም።
እሺ፣ እናመሰግናለን ስለደወሉ። መልካም ጊዜ።